వద్దు హలో హలో ቤት
ሰላም ነው እናት ከስሽ ይኖራል?
አዎ አለ እስቲ አንዴ ታገናኘኛለሽ? ይቅርታ ማን ልበል እ፣ ጽዮን ነኝ አማኑኤል በይው ከአዳማ ነኝ።
እሺ
ሄሎ ሄሎ ጽዮን እንዴት ነሽ? ሰላም ከስሽ ሰላም ነው?
አለን አለን።
እግዚአብሔር ይመስገን።
እሺ እንትን ነው cashier four እምቢ አለኝ invalid username or password ይለኛል እና ወይ password ኡን reset ታደርግልኛለህ?
የአብስራ አዳማ የሚለውን አዎ የአብስራ አዳማ እሺ እሺ እሺ እና ቴሌግራም ላይ contact አድርገኝ።
ለአማን ንገሪው። እሺ ለአማን እንትን ብያለሁ። የቅድም ያደረግኩልን password ነው ብዬው እሱ ያውቀዋል ስንት እንደሆነ።
okay የቅድሙ ነው የቅድሙ ነው ብዬው ለአማን ነው ካሸር ያደረኩት።
three ን ከፍቼበት እኮ ነው እሱኛው lock አድርጎ ነበረ እና አዎ cashier three ን ከፍቼበት ነው
ቅድም password ነግሮሻል አማን?
እ እ?
ቅድም አማን password ነግሮሻል?
አ ቅድም የሆነ password ነግሮኝ cashier three ከፈትኩበት lock አድርጎ ነበር። ካሸር ስሪ እ cashier three lock አድርጎ ስለነበር cashier three ን ከፈትኩበት።
okay አሁን cashier ስንት ላርሽ ታርግልሽ?
አ- ካሸር ፎር ካሸር ፎር አ
ከአንድ እስከ ዘጠኝ ሲና አምስት በይ። እሺ hello አቤት ከአንድ እስከ ዘጠኝ ሲና ከዛ አምስት አምስት አዎ እሺ እሺ አመሰግናለሁ።